ሄሎ ሄሎ፣ ጤና ይስጥልኝ።
ሄሎ፣ አቤት፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
አሜን። ከፍሊንትስቶን ነው ስም የምደውልልዎት። ወይዘሮ ነጻነት ናት?
አዎ፣ እሺ፣ ሰላም ነው እግዚአብሔር ይመስገን።
አለን። ከፍሊንትስቶን ነው ስም የደወልኩት። ባለፈው ስለ አክሲዮን አውርተን ነበር እና እ?
ብቅ ይላሉ ብለውን ነበር ወደ ቢሮ።
አዎ፣ አዎ፣ አዎ።
አዎ፣ እሱን ለማስታወስ ልጆች ማርዬ መች ብቅ ይላሉ ለማለት ያ ስልክህን ሰጥተኸኛል አይደለ?
ስልኬን አይ አልሰጠሁትም።
ስልክ ይዣለሁ። አንድ ስልክ ይመስለኛል save አድርጌ ይዣለሁ። በሞባይል ስልክ ሞባይል የሞባይል ስልክ አዎ።
መልካም በቃ እሺ፣ መደወል ይላሉ።
እሺ፣ እደውላለሁኝ። እሺ፣ እሺ፣ thank you